ሄሎ
ሄሎ፣ ጤና ይስጥልኝ።
ሰላም አይሰማም?
እግዚአብሔር ይመስገን። የቺፕቺፕ call center ነው።
አዎ ቺፕቺፕ ነው።
አዎ፣ ሰላም ነው።
ሰላም እግዚአብሔር ይመስገን። እንትን በቅድም ሐሙስ ዕለት እሺ እቃ አዘን ነበር እና ሩዝና ፓስታ እና ሽንኩርት አዘን ሽንኩርትና ፓስታ መጥቶልናል፣ ግን ሩዝ ይዞ አልመጡም ነበር እና okay
ቅዳሜ ደውዬ አርብ ሀያ አራት ሰዓት ጠብቄ ደውዬ ማለት ነው እሺ ለ delivery ዎቹ እንደተሰጠ ነው የሚታወቀው አለችኝ።
okay እሺ ስልክ ይነግሩኛል?
በዚህ ስልክ ነው እኔ እሺ ንገር 0930 ሰላሳ ዜሮ አንድ 01 ሀምሳ አራት 54 ስልሳ ዘጠኝ
እሺ ቀጥታ ትንሽ connection ያስቸገረኝ ስለሆነ ነው።
ድምጻቸው ተሰማ።
አዎ። አይን አለም ነው የሚለው አዎ አይና ለወጋሪ
አሁን ምን ሆኖበት ነው ከዚህ ውስጥ እ፣ ሩዙ ይዞ አልመጡልንም።
okay ሩዙ ብቻ ነው የቀረቡት?
አዎ ሩዙ ብቻ ነው የቀረበትና ያኛማ መ- አምጥቶ ነበርና ነገ እናመጣልሻለን አለ። ነገ ጠ- እም- ጠበቅኩና ቅዳሜ okay ደወልኩት።
በጣም ይቅርታ ሩዙን ያው የ product እጥረት ስላለብን ነው ያልላክነው እና warehouse አሁንም አልገባም። refund ይደረግሎት ወይስ ይጠብቃሉ ትንሽ?
ከመቼ ነው የምንጠብቀው?
አሁን ዛሬም አልገባም። ምናልባት ከነ- ከገባ ነገ ነው የሚገባለት።
እንጠብቃችሁ ነገ ቆይቼ ልደውል okay እሺ፣ ነገ እስከ በሰዓት አዎ ነገ ይደውሉ ያሳውቁንና ካልሆነ refund እናደርግሎታለን።
እሺ፣ እንደዛ አድርገው እንጂ በቃ ፈልገን ነበር ደግሞ አጋጣሚ እሺ በጣም ይቅርታ።
አይ ችግር የለም። በቃ ሀሳብ ባለፈው እንደዚህ ለሌሎቹ ጓደኞች አልቆባቸው እንደዚህ ቆይቶ ነው መጣና እንጠብቃለን። እሺ፣ እሺ የ product እጥረት ስላለ ነው። በጣም ይቅርታ እናስተካክላለች።
ችግር የለም።
እሺ መልካም ቀን።
እሺ፣ ደህና ቆይ።